హలో
అవేక్
ಕಿಸ ಅಲ್ಕೊಳ್ಳಿ
ಏನು ಅಲ್ಲ ಅಲ್ಲ ಹಾ
అవును బెంచ్ సివీరమ్మ కొడితే పోయి చౌర్ణమ్మ దగ్గరికి లాంటి በአካል ደርሶ በዚህ የመዘገቡና ወረፋይዝና በአካል እስከ አስር ሰዓት ባለው መጥተው መውሰድ ይችላሉ። ቤተሰብ
ስልክ ይቆራረጣል።
አይሰማም።
አዎ
አሁንም
አሁን ማይ ረጅም ስታወራ ነው የሚቆራረጠው። ምን ያልከኝ?
ትኬቱ ከዲሲሚሲ አሶሲሽን ህንጻ ላይ ኢኮኖሚ ህንጻ ላይ ማለት ነው ከአራት ሰዓት አሁን እስከ አስር ሰዓት ትኬቱን ያገኛሉ።
እስከ ስንት ሰዓት ነው የማገኘው?
እስከ አስር ሰዓት ግን ከዚህ ወረፋ መያዝ አለበት።
ኦኬ ከዛ እዛው ሆነ ወረፋ የሚያስይዙልኝ አይ ወረፋ አሁን ከዚህ መውሰድ ይዛሉ።
አንተ ነው የምታስይዝልኝ ወረፋውን ነው?
አዎ
እሺ በምን እንደምታስይዝልኝ ቁጥር ነው የምትነግረኝ?
እባክህ ስሞት ንገሩኝ።
ኤልቤ ፈለስ በይ
መስመር ላይ ጠብቁኝ።
እ መስመር ላይ- መስመር ላይ ጠብቁኝ።
እሺ
ኤልቤ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አርባ ሰባት
ዘጠኝ አርባ ሰባት ሰላሳ አራት
ሰላሳ አራት አርባ
አርባ አስራ ሰባት
አስራ ሰባት ብዛት ብቻ ወይስ ሌላም ሰው አለ?
ምን አልከኝ?
ብዛት ብቻዎት ነው ሌላ ሰውም አለ?
ለሁለት ሰው
ለ- ከ- ከሰው ጋር
እ ከሰው ጋር አሁን ከእኔ ጋር ከእኔ ጋር እሺ፣ ስለዚህ ትኬት ያገኛል። አሁን እየተሸጠ ስለሆነ በሩ ጋር okay
CMC ሚካኤል economic association ህንጻ ላይ አለ።
በቃ አሁን ሂጄ ወረፋ ሲይዤ ነበር ብዬ ትኬት መውሰድ ነው።
አስሞት ይናገራሉ። ትኬት አዎ።
ይወስዳሉ። እሺ፣ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እም፣ አንተ- bye